ጌታ ሆይ የኢትዮጵያን ትንሣኤ የሕዝቦቿንም ፈውስና ሰላም እንድታሳየን ጥልቅ በሆነ ሐዘንና በማያቆም የእንባ ምንጭ እንማጸናለን።
ተነሺ ኢትዮጵያዬ ከረከሰው ምድር ደም ከፈሰሰበት ከጎደለው ክብር ይሰማ ጩኸትሽ ተነስተው እጆችሽ ይፈጸም ኪዳኑ አምላክ የገባልሽ ይፈጸም ኪዳኑ አምላክ የገባልሽ ተነሺ ኢትዮጵያዬ ከረከሰው ምድር ደም ከፈሰሰበት ከጎደለው ክብር ይሰማ ጩኸትሽ ተነስተው እጆችሽ ይፈጸም ኪዳኑ አምላክ የገባልሽ ይፈጸም ኪዳኑ አምላክ የገባልሽ ህመምሽ በርትቶ ማቃሰትሽ በስቷል ሰቀቀንሽ ረዝሞ ልጆችሽ አዝነዋል ከምድር አይንጠር የረጨነው እንባ አምላክ ይራራልሽ ባፈሰስነው እንባ ፍርድ ተጓድሎብሽ ደሃ ተበድሏል ቅዱሳን አልቅሰው ክፉዎች ስቀዋል ከመሶብሽ ረድኤት እርቆሻልና አልቅሺ ላምላክሽ ንስሐ ግቢና
ይፈጸም ኪዳኑ አምላክ ይገባልሽ አደጎች ሆነን ነሽ ኢትዮጵያ
በገዛ ምድራችን
ነሽ ኢትዮጵያ
በዋጋችን ጠጣን ነሽ ኢትዮጵያ
ገዝተን ውሃችንን ነሽ ኢትዮጵያ
ተሰዷል ልባችን
ነሽ ኢትዮጵያ
ካለንበት ሀገር ነሽ ኢትዮጵያ
እንጀራ ልመና
ነሽ ኢትዮጵያ
ከባዕዳን መንደር ነሽ ኢትዮጵያ ከረከሰ ምድር ደም ከፈሰሰበት ከጎደለው ክብር ሰማች ወጆች ተነስተው እጆችሽ ይፈጸም ኪዳኑ አምላክ ይገባልሽ ይፈጸም ኪዳኑ አምላክ ይገባልሽ ተበጣትን በዘር ነሽ ኢትዮጵያ
አንድነት ስናጣ
ነሽ ኢትዮጵያ
ፍሬዋ ነሳችን ነሽ ኢትዮጵያ
ምድር ተለውጣ
ነሽ ኢትዮጵያ
ዘራችን ክርስቶስ ነሽ ኢትዮጵያ
መሆኑን ዘንግተን ነሽ ኢትዮጵያ
ምንጮቻችን ነጥፈው ነሽ ኢትዮጵያ
አዘንን ተጠምተን ነሽ ኢትዮጵያ ከረከሰ ምድር ደም ከፈሰሰበት ከጎደለው ክብር ይሰማች ጩኸትሽ ተነስተው እጆችሽ ይፈጸም ኪዳኑ አምላክ የገባልሽ ይፈጸም